ጤና ለቤት ስሜ ዲቦራ ነኝ። እባክዎን እንድርዳው።
የሆነ አንድ ክለብ ጥሎኝ ነበረ ተመለስ ለማወቅ ፈልጌ ነው።
እሺ ካሻ ኮዱን ይዘዋል?
አስራ ሶስት እሺ
አስራ አንድ እሺ
ሰላሳ ሰባት እሺ ሀያ አራት
እሺ፣ ትንሽ ጠብቀኝ። hello አቤት እ፣ ልክ ነው። በአንድ team ነው የወደቅከው፣ ግን total odd ኡ ለወጣው ጨዋታ odd ሲካፈል ከሀያ በታች ስለሚሆን ተመላሽ አይኖረውም። እሺ
በእውነት አርሰናል ሊቨርፑል አይደል የጣለኝ?
አዎ ሊቨርፑል ከአርሰናል ያለውን የወደቀው total ወደ አርባ አምስት ነጥብ ሁለት ነው። የሊቨርፑል versus አርሰናል odd ደግሞ ሁለት ነጥብ አራት ስምንት ነው። ሶስት ሲካፈል ከሀያ በታች ነው የሚሆነው። ተመላሽ ለማግኘት ደግሞ ሁለቱ ሲካፈሉ ሀያ እና ከዛ በላይ መሆን አለበት።
አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።